hello ጤና hello ይስጥ።
አይ ጨዋታ ጨዋታ ነበር። ጨ- ጨዋታው እምቢ አለ። ምን ቤት ነኝ ቤት ነኝ።
ምንድን ነው እምቢ ያላችሁ? ምን virtual ኡ ነው?
አዎ ወደ ጮ game ኡ መግባት የሆነ እንትን ይጽፋል።
ምንድን ነው የሚለው የሚጽፈው?
ምን ጽሁፍ ምን ሆነ የሆነ መጭን መስመር ያዘ- ያዘ እንደዚህ ያመጣና እሺ screenshot አድርጉትና ቴሌግራማችን ላይ ላኩልን እስቲ።
screenshot አድርገን አዎ።
የሁሉም አይደለም የኔም ከጓደኛ አብረን እየሰራ ያለው ነው። የሁሉም ነው የሚሰ- እንደዛ የሚለው አሁን የኔም የጓደኛ አብረን ጎን ለጎን ያለ ነው።
እንደዛ ይላል።
አዎ እሺ ለማሳወቅ እንዲስተካከል እንትኑን screenshot አድርጉና ላኩልን። እሺ ቴሌግራም ላይ
እ።